እኔን መጨረስኩትና አላውራው የሰውን ነገር የኔን መጨረስኩትና ባወቃ ብዘረዝረ ተወርቶ ማያልቅምና ሰው ሲለ ሰው እንተው ሲለ ሰው የሁሉ እርሳ እንተው ሲለ ሰው እንተው ሲለ ሰው የሁሉ እርሳ ወዳጄ ነው ያልኩት ወረስኩት ከጅ ውለታ ቢስ አርጎ ሲርቀኝ ከደጅ እንግዲህ ስለሰው ቅርብን አስተማረኝ ሲኖረኝ ነው እንጂ ሳጣ ማንተ እየቀኝ ማንሳለ ኳል ወዳጄ ነው ያልኩት ያየ ገመናዬ ባሜት ወጋው ጎኔ ወዳጅ መስሎ ጠላት የሆነብኝ ለእኔ የህዋፍ በመቆኔ ተሳስቆ ማለት ሐሜትን አርግዞ እያወቁ ማለት ቂምን በሆድ ይዞ እንግዲህ ወዳጅስ ማን ሲታመን እያደር ይከዳ የተለዩት ለታ ምስጢር ያባክነ ወሬን ያናብስ ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ጭጭባ ከነሚስጥሬ ሎሬ ሎሬ ዝም ጭጭባ ከነሚስጥሬ አላውራው የሰውን ነገር የኔን መጨረስኩትና አላውራው የሰውን ነገር የኔን መጨረስኩትና ባወጋ ብዘረዝረ ተወርቶ ማያልቅምና እንተው ስለ ሰው እንተው ስለ ሰው የሁሉም መርሳ እንተው ስለ ሰው እንተው ስለ ሰው የሁሉም መርሳ እኔን እንደ ራሴ ያየው እኔን ይሆነኛል ያልኩት እኔን ዞሮ ጠላት ሆነኝ እኔን አዝኛ ቀረብኩት እኔን እንደ ሰው መጨከን እኔን አልሆንልህ አለኝ እኔን አመድ አፋሽቼ እኔን ጠላት አፈራብኝ ፍቅር ምን አስተማረኝ? ሰው ስለ ሰው ብዬ ብዙ አየኩኔማ ስለኔው ሲካማ ተቻችሎ ማደር እስቲ ማንን ጎዳ? ጠቀመ እንጂ ይረዳ መስሎኝ ልቦዳ ስቆ የቀረበ የጭቃ ላይ እሾ መሆኑ ገረመኝ። አንዱን ሲሉት አንዱ አያልቅም ቢነገር በሆዱ ቢዘረዘር ስንቱን ላለሳሳው ስንቱን ልዘርዝር እርም ይሁን ስለሰ ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ጭጭባ ከነሚስጥሬ ሎሬ ሎሬ ዝም ጭጭባ ከነሚስጥር አላውራው የሰውን ነገር የኔን መጨረስኩትና ባወጋ ብዘረዝረ ኮርቶ ማያልቅምና እንተው ሲለ ሰው እንተው ሲለ ሰው ቆሌ ሁሉ ምርስ እንተው ሲለ ሰው እንተው ሲለ ሰው ቆሌ ሁሉ ምርስ እኔነት ደግነት እኔን መች ጠቀመኝ እኔ ለሰው ማለት ወደ ኋላ አስቀር የሰው አብሮ መብላት ቸርነት አስጠቃ እንግዲህ ዳግመኛ የሰው ነገር በቃኝ እያመንኩት አስጠቃኝ የራሴ ነው ያልኩት ወዳጅ ባልንጀራ ሲሆን ባላጋ ለዚህ ፈራሽ ገላ ተጨካክሎ ማደር ትቢያ መቆም ላይ ለክፉ ቀን ጊዜ ቆርሰው ተቦራሰው የውለታ ትርፉ ሐሜት ሆኗል ለሰው ሰው አለ ተብሎ ከሰው መወዳጀት ጠላትን ማበጀት ይወደኛል ብሎ ገመናን ማሳየት በሐሜት መጋጨት ጆሮ ዳባ ልበስ ጆሮ ዳባ ልበስ ሎሬ ሎሬ ዝም ምጭጭባ ከናምስትረ ሎሬ ሎሬ ዝም ምጭጭባ ከናምስትረ ሎሬ